ወዳጃ ፈንደሮ ተወዳጃ ሲንዘለምዘለ ሁሉም ቢረሳ ኃላፊ ቢሆንም በዚችዋለ ሰው በሰው ነገር ተረከ አልተረከ አለም አላለም ያመኑ ሲሄድ ቢበዛም ባይበዛም እንዳይቆጨለ ፍቅር መሰረቱን ማገሩን አጥብቆ ማገሩን አጥብቆ ደራ ኮራ ያለ ሲኖራ አሸብርቆ ሲኖራ አሸብርቆ በይልብሽ እንዳይል እንዳይቀር ተሰርቆ እንዳይቀር ተሰርቆ ከሰው ጋር ለማደር እያገደ ሆዴ እያገደ ሆዴ ስቀርብሽ ስንጠጋሽ በመላ በዘዴ በመላ በዘዴ ብድሬን አትሽው ይሰማሽ መውደዴ ይሰማሽ መውደዴ ያንቺ ነገር ሲያሳስበኝ ሌተኝቼ እንቅልፍ የለኝ ሆዴ ሲያምንሽ ስንፋቅር ማን ሊኖረኝ ከአንቺ በቀር አንቺ ቀርተሽ መቼ ነጋል ኧረ እንደምን ይደረጋል ኧረ እንዴት ኧረ እንዴት ኧረ እንዴት ኧረ እንዴት ኧረ እንዴት ኧረ እንዴት ኧረ እንዴት ኧረ እንዴት ኧረ እንዴት ኧረ እንዴት ኧረ እንዴት ኧረ እንዴት ኧረ እንዴት እንዴት እንዴት ኧረ እንዴት እንዴት እንዴት ኧረ እንዴት እንዴት እንዴት ኧረ እንዴት እንዴት እንዴት የተመኩበት ያፈቀሩት ወዳጅ ስንዘለምዘለ ሁሉም ቢረሳ ኃላፊ ቢሆንም ለዚች ዋለ ሰው በሰው ነገር ተረከ አልተረከ አለም አላለም ያመን ሲቀር ቢበዛም ባይበዛም እንዳይቆጭ የለም እንዳልሞካክረው የመርሳት መንገድ የመርሳት መንገድ ይህ አንጀት ያጥቆት ያዛርጎት መውደድ ያዛርጎት መውደድ አላሳይም አለኝ ለብቻ መልመዱን ለብቻ መልመዱን ልብ ላይ ሲደራ ሲበረታ ማፍቀር ሲበረታ ማፍቀር ያፈቀሩት ወዳጅ ገሸሽ ብሎ ሲቀር ገሸሽ ብሎ ሲቀር ምን አጫዋች አለ ከትዝታ በቀር ከትዝታ በቀር ያንቺ ነገር ሲያሳስበኝ ሌተኝቼ እንቅልፍ የለኝ ሆዴ ሲያምንሽ ስንፋቅር ማን ሊኖረኝ ከአንቺ በቀር አንቺ ቀርተሽ መቼ ነጋል ኧረ እንደምን ይደረጋል ኧረ